ሄሎ
ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልኝ ቤተል ኖት ነኝ።
ከ ChipChip ነበር የምንደውለው። ያልተረከቡት product ይኖራል አለ አዎ፣ ሶፍት ያዘዝኩት ነበረ። ሳምንት አልፎታል አልደረሰኝም።
ምን ምን product አልደረሶትም?
እ እ?
ምን product አልደረሶትም?
ሶፍት ሶፍት አንድ ሶፍት ዛሬ ደግሞ እንትን ነበረኝ ነጭ ሽንኩርት ለነገ ብለውኛል። ለነገሩ
ሶፍት ነው ያልመጣሉት?
አዎ ሶፍት አልደረሰኝም።
Okay አጠቃላይ አራት ነበር አይደል ያዘዙት?
ሶፍት እኔ አንድ ነው ጓደኛዬ አንድ አንዷ ሁለት አራት አዎ አንድ ላይ እሺ። ከዛ ውጪ ምን ነበር ሌላ ያልመጣሉት?
ዛሬ ደግሞ እንትን ነጭ ሽንኩርት Okay። ስለዚህ እርስዎ እኛ ጋር order አድርገው ያልተረከቡት ሶፍት እና ነጭ ሽንኩርት ብቻ ነው።
አዎ አዎ ነገ ይመጣሉታል። የት አካባቢ ይምጣሉት ነገ?
እዛው ትራኮን
ትራኮ አዎ ትራኮን building ይመጣሉታል። እሺ፣ መልካም ምሽት።
እሺ thank you እሺ